አፌን አሞኝ እያያችሁ ለምን ሰከረ ትላላችሁ? አሁን ማን ሰጠኝ ለእኔ ጠጅ እንጀራ አስጎመኝ? አሁን ማን ሰጠኝ ለእኔ ጠጅ እንጀራ አስጎመኝ? አባት ልጁን ረግሞት በጣም አጥብቆን ተጣልቶት ይታረቀዋል። አሁንም ረግሞት አይቀርም ይታረቀዋል። አሁንም ረግሞት አይቀርም። ከጎረቤቴ ብጣላን ሰው ሁሉን ለእሱ አደላን ያለ ፈጣሪ ማናለኝ ከሁሉ ባዳን ያለ ፈጣሪ ማናለኝ ከሁሉ ባዳን መኳንንቶቹ ሰለጠኑ የጨጌን አገር ለመኑ እኔ የምፈራው ይህንን ካሁን በላይ እኔ የምፈራው ይህንን ካሁን በላይ የቀድሞ ዘመን ስተት በጾም ቀን አሳ መብላት የአሁን ዘመን ሰው አያውቅ መላ በጦም ሽሮ ነው የአሁን ዘመን ሰው አያውቅ መላ በጦም ሽሮ ነው የዛሬ ዘመን ሰው ትሁት ተዋራጅ ሆኗል ለፍጥረት ግን አይጠፋም አንዳንድ ኮራም እያለ ሄድ ግን አይጠፋም አንዳንድ ኮራም እያለ ሄድ አርባ ሁዳዴ መወደድ አክፍሎት አለ የግድ የሰው ሁሉን መጎጃው በማማት እንጂ የሰው ሁሉ መጎጃው በማማት እንጂ ያንስ ሚዝ ተሰየማሉን ቀሲስ በእንግሊዙን ጳጳስ እጁን ዘረጋ ለነጮቹ መስቀሉን ለጥቁሮቹ እጁን ዘረጋ ለነጮቹ መስቀሉን ለጥቁሮቹ የዛሬ ዘመን ልጆች እያሉ ነገር ላይታች እኖራለሁ ብል በአገሬ ምነው ሰው አደለኝ እንዳውሬ እኖራለሁ ብል በአገሬ ምነው ሰው አደለኝ እንዳውሬ